እንደው ሜዳ ሜዳ ኧረ ሜዳ አልፈልግም ፍቅር ካንቺ ሌላ እንደው ሜዳ ሜዳ ኧረ ሜዳ እንደው ሜዳ ሜዳ ኧረ ሜዳ አልፈልግም ፍቅር ካንቺ ሌላ ቅጠረን ይሉኛል ኧረ ሜዳ ሰዎች ሳይገባቸው ኧረ ሜዳ ክፍት ቦታ የለም ኧረ ሜዳ ልልሽ ንገሪያቸው ኧረ ሜዳ ኧረ ሜዳ እንደው ሜዳ ሜዳ ኧረ ሜዳ አልፈልግም ፍቅር አንቺ ሜዳ የሐኪሞች ብዛት ኧረ ሜዳ ምንም አረዳኝ ኧረ ሜዳ በሽታ አንቺ ነሽ ኧረ ሜዳ በቅርብ አትገኝ ኧረ ሜዳ ራቤ ቢጠማ ኧረ ሜዳ ምናምኑን በላሁ ኧረ ሜዳ ጥጋቢ አንቺ ጋራ ኧረ ሜዳ መሆኑን መቻጣሁ ኧረ ሜዳ እንደው ሜዳ ሜዳ ኧረ ሜዳ ጥሬ ተፈጭቶ የሚበላ ሞልቶ ጥራጥሬ ደፋ ብያድራለሁ ከንፈር ነው ችግሬ እድል የመጥመሙ የመወላገዱ እድል የመጥመሙን የመወላገዱ አንቺን የመሰለ አ- አባይ ማዶ ፊላው ስር ያለው በሬ ናና ገበሬ አባይ ማዶ ፊላው ስር ያለው በሬ ናና ገበሬ ሆበሬን እያለ በወርጭ በሐሩር ወገኑን መጋቤ ባመረተው ዘርም የማር የወተቱ አቅራቢው ገበሬ ሁሉም በየአይነቱ ከብቱን ሲያሰማራ ተነስቶ ማለዳ ሚስቱም ትሄዳለች ውሃ ልትቀዳ አረየው ድማሙን አረየው ድማሙን አረየው ድማሙን አረየው ድማሙን ልጆችም ይላሉን አለ ባበለው ብንመለከት ባበል አረየው ድማሙን አረየው ድማሙን አረየው ድማሙን አረየው ድማሙን አረየው ድማሙን አረየው ድማሙን አረየው ድማሙን አረየው ድማሙን ባለሰጋር በቅለን የፈረሱ ጌታ አራሹ ገበሬን የወገን አለኝታ አራሹ ገበሬ የወገን አለኝታ እምባ በለው በለው እምባ በለው እምባ በለው በለው እምባ በለው እምባበለው በውጭ በሐሮር እምባበለ ወገሙን መጋቢ እምባበለው ባመረተው ዘር እምባበል ዘርዝሮ በመስራት እምባበለው ለአገር ብልጽግና እምባበል ገበሬን የሚበልጥ እምባበለው ከቶ ማናለና እምባበል አረየው ድማሙን አረየው ድማሙን አረየው ድማሙን አረየው ድማሙን አረየው ድማሙን አረየው ድማሙን የምርቶቹን አይነት አልችልም ዘርዝሬ ውጤቱ ብዙ ነው ታታሉ ገበሬ ውጤቱ ብዙ ነው ታታሉ ገበሬ አረየው ድማሙን አረየው ድማሙ ህዋ ህን ምታ ኸው ኸው ምታ ኸው ኸው ውረድ እኮ ኸው ኸው ምታ ኸው